ሰላም ጤና ይስጥልን። ቴሌቪ ሄሎ ሄሎ ሄሎ አይሰማውም?
ይሰማል። ምን ልርዳው?
ብር ይቆርጥብኛል። በየቀኑ ብር ይቆርጥብኝ።
አዎ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባለታል። እርስዎ በሚገባለት ትኬት እድሎትን ይሞክሩ፣ ጌሞችን ይጫወቱ።
አይ፣ ለማቋረጥ ፈልጌ ነበር፣ አልፈልገውም።
ኮከብ ዘጠኝ ሰባት ስድስት ተንሰላቸው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እንጂ እዛ ጋር ስደውል ደግሞ ስድስት ቁጥር አይመጣልኝ። አምስት ቁጥር ብሎ ዘሎ ሰባት ቁጥር ነው የሚለው። ስድስት ቁጥር የለም።
ስድስት ቁጥር ከሌለ ተቋርጦሎታል።
እሺ በቃ እሺ